ወገኑ ዛሬ ያምራል ከጅምሩ ቀኑ ሌት እንደሚማልድ ሰው ራሱን ዳግም እንደሚወድ ነቅቻለው በሶስተኛው አይኔ አይቻለው በመንገዴ ሁሏንም ግን ልደቴ ብያለው እድል ይመጣል ይሄዳል በቀን አንችረት ጊዜ አይረሳም ይወስዳል ሁሉን እንደ ዘበት አልደመረኝም እና ዛሬን ከማያየ ምስጋና የላኩና አይቼ ወደ ሰማይ ጨለማ ናፍቆት bye bye ላንተ የለኝም ቦታ bye bye ወጋገን አይቻለው bye bye ልደቴ ነው ብያለው Bye bye, bye bye. አንቱት ጌጡን አረንጓዴ ቢጫ ቀዩን ስጡኝ ማታ ነው ድሌ በራሴው ላይ ጉሮ ወሸባዬ ደስታ ደስታ ልቤ ሐሴት በማሲንቆ ጨዋታ ያዝበሉት ያንን ሰው ያንግስልኝ ስንኝን ይዋሰው ይህንን ቀን የሰጠን ቀን የሰጠን የማይተኛው ይመስገን ማይተኛው ይመስገን አልደመረኝም እና ዛሬን ከማያይ በይዋ።
ምስጋናዬን ላኩና አይቼ ወደ ሰማይ ጨለማ ናኩት bye bye ላንተ የለኝም ቦታ bye bye ወጋገን አይቻለው ባይ ባይ ልደቴ ነው ብያለው ባይ ባይ ባይ ባይ
በሕይወቴ መንገድ ሰው እንደ ጭድ ሲነድ ቆም ብዬ ባይ ራሴ ሰማሁ አባትን ቀደምኩት ሞትን አገኘኋታ መልሲ አልኩት ራሴን